ጤና ይስጥልኝ። ሁሉ ስፖርት ባኮ ምን ልርዳው?
ሰላም
ሁሉ ስፖርት ባኮ ምን ልርዳው?
እንትን ከሰላሳ ደቂቃ ምናምን ቀደም ብዬ የሆነ አስራ ሰባት ክለብ መርጬ ልቆርጥ ብዬ እምቢ አለኝ።
ምንድነው የሚሉት?
ዩር ስሊፕ ካኖት ስሊፕ ሞር ዛን ቴን ታይምስ ምናምን አለኝ።
ስንት ጊዜ ነው የቆረጡት?
አንዴ
እስኪ አንዴ ብቻ ነው የሚለውን የቆረጡት።
ትኬቱን የ- ላይ የመጣውን ጽሁፍ ፎቶ ያንሱና አ- በቴሌግራም ይላኩልን።
okay እሺ